እንዴት ነህ? ሰላም ነው? ጤና ይስጥልኝ።
እግዚአብሔር ይመስገን።
ማታ አስራ አምስት ሺህ ብሬን አላስገባችሁልኝም።
OK፣ እሺ። በዚህ ቁጥር ነው?
አዎ በዚህ ቁጥር ነው። እንትን አላሉም። ወደ ቴሌብር ነበር የላኩት።
እሺ፣ ቴሌብር የለም።
እሺ። check ላድርግ። ለአንዴ መስመር ላይ ጠብቀኝ።
check አድርጊ። እሺ፣ እሺ። አስር ሺህ እና አምስት ሺህ እሺ።
አምስት ማለት ያማቸዋል።
እሺ። የቴሌብር ቁጥር ማወቅ ትችላለህ? ይቅርታ፣ የቴሌብርን ቁጥር check ለማድረግ ትነግረኛለህ?
ስልክ ቁጥሬ ዜሮ ዘጠኝ እሺ።
ሰላሳ ዘጠኝ እህ፣
ስልሳ ዘጠኝ እሺ፣ ሀያ ሶስት እሺ።
ሰላሳ ሶስት
እሺ ገብቶላል። እሺ አሁን check አድርገው።
አሁን ገባ።
አዎ እሺ፣ አመሰግናለሁ። የእኔ ቆንጆ እሺ፣ ሰላም ወይ።
እሺ። መልካም ቀን።
እሺ እሺ።
እናቴ፣ እሺ፣ እሺ፣ እሺ